hello hello ጤና ይስጥልኝ።
ጤና ይስጥልኝ።
ኢዮብ cleaning service።
oh yeah አዎ እሺ ከዊፕላስ ድርጅት ነበር ምደውልልክ።
okay እሺ ከዚህ በፊት መተግበሪያችን ላይ አገልግሎት ለመስጠት ተመዝግበው ነበር።
አዎ እሺ አሁን ላይ አገልግሎት መስጠት ስለጀመርን ኦንላይን ላይ በመሆን በነጻ አገልግሎቱን መስጠት ይችላሉ።
okay እሺ በተጨማሪም ደግሞ ዊፕላስ solution user ላይ የሚለው ለ- application በማውረድ እዛ ላይ ገብተው እ፣ የድርጅቶትን profile ማየት ይችላሉ። በተጨማሪም ደግሞ አገልግሎታችን እዛ ላይ መጠቀም ይችላሉ
okay እና ደግሞ referral code ኦትን እ፣ ለሌሎች ሰዎች በማጋራት እ፣ ያወጣነውን challenge ያውቁታል።
አይ አላወኩም።
እሺ በቃ የ referral code ኡን ለብዙ ሰዎች ያጋራ በቁጥር ከፍ ያለ ሰው ከ2500 ብር ጀምሮ እስከ 100 ሺህ ብር ድረስ ሽልማት ስላለው እዛም challenge ላይ መሳተፍ ይችላሉ።
okay እሺ እሺ እናመሰግናለን። መልካም ቀን ይሁንልዎት። እሺ ኦንላይን ላይ መሆኑትን አይርሱ። እሺ okay እሺ እሺ እሺ መልካም ቀን መልካም ቀን እሺ